Hello hello ይሰማል? ጥሪም እንትን ነበርማ ቴሌብር deposit ብዬው አልመጣም። ወደዛ ሰጡኝ። ከዛ ቴሌብሮቹ እዛ ጋር ደውላሉና የእናንተ ስልክ ሰጡ። እንትን አምስት ብር ነበረና deposit ብዬው ከዛ አላለቀም። ወደዛ ወደዛ እ transaction message አለት deposit ያደረጉበት
አዎ deposit ብዬ ነበር ግን አላለቀም።
ቴሌግራም ላይ ልል- ቴሌግራም ስልካችንን ልስጦትና ዛሬ ልኩልናል። እሺ
ምን ምን ልስጣችሁ?
ቴሌግራም ስልክ ልስጣ- ልስጦትና እዛ ላይ transaction message ኡን አታ
ኧረ ቴሌግራም የለኝም። ማይ
እሺ እሺ ስልክ ቁጥርና ወይ message ላኩልን።
ቁጥር ልላክ
የእኛን ስልክ ቁጥር ልስጥና text message ወይ ላኩልን ወይ ቴሌግራም ላይ ላኩልን።
ሙሉ
transaction message deposit ያደረጉበትን
deposit ያደረኩትን
ያደረጉበት transaction message የለም። ከምንድን ነው? ቴሌብር ነው? CBE ብር ነው?
በቴሌብር አዎ deposit ብዬው ከቴሌ አዎ
message ተልኮልታል deposit አድርገዋል የሚል በቻፓ በኩል
ተልከዋል።
አልገባለትም።
አልገባም። አዎ
ከቴሌብር ድጋሚ ያስ ቴሌግራም ላይ ወይ ደ- message ይልኩልናል።
እኔ የምልከው
አዎ እሱ- እርስዎ ኖት የሚልኩት
ከየት ነው የምልከው? እኔማ ልኬው ማለት ነው ቴሌብር ነበረና
deposit ያደረጉበት transaction message
አዎ message
አዎ ይላኩልን check እንዳደረግልዎት
እና ያገኘዋለች ነው
ከቴሌብር ከሆነ የከፈሉት ከቴሌብር ያስልኩ ካልደረሱ ማለት ነው።
ቴሌብር ላክልኝ ልበላ።
አዎ ኮዱን ያስልኩ።
እሺ